ሄሎ
ሄሎ
ሰላም ጤና ይስጥልን።
አብሬህ ስልን አለን ምን ልርዳዎት?
በቴሌብር በጨዋታ ጫው- ተጫውቼ አምስት ብር አሸንፌ ነበር። እስካሁን አልሞ- አልተሞላለኝም።
አዎ ይገባልዎታል። ትንሽ የ system ችግር አጋጥሞን ነው እየተስተካከለ ስለሆነ ይገ- ይገባልዎታል።
ሀያ አራት ውስጥ ስለሆነ ሀያ አራት አልፈዋል። ትናንትና አዎ ችግር የለውም የ system ስለሆነ ይገባልዎታል።
አየ አየ እሺ እሺ